ስታንዳፕ ኮሜዲ ሲያስቃል ያስቃል የሚለውን እናየው ነው። ካላሳቀ መታሻለ ብሎኛል።
ሄሎ ወይ ይቻላል ይቻላል። አካውንት ሄሎ።
ሰላም ደህና ነው።
ዳንኤል ሰላም እንዴት ነህ?
መዝግብ ስትመጣ ከዴቭ እንትን ማለት ትላንትና እንትን ተናግሮኝ ነበረ ለዛሬ እሺ፣ መዝግበው።
ለማየት ማለት ነው ስታንዳፕ ኮሜዲ ስም አለበት ነው።
መሰለኝ።
እሺ
እም፣ እና በር ላይ ነው የሚቆረጡት ፊት አሉ
አዎ አዎ እዛው ተጓካል በር ላይ ካ- ምናልባት እኔ ስለማልደርስ በር ላይ እንትን እንዳይ ብዬ ነው እንዳላጣ ብዬ ነው።
እስከ ስንት ሰዓት ነው መድረስ የሚችሉት?
እኔ አስራ ሰዓት እሺ፣ ተኩል ስልክ ቁጥር ይንገሩኝ።
እደርሳለሁ።
እሺ እሺ ከቻሉ ቀደም ብለው ለመድረስ ይሞክሩ። በዛ ሰዓት እንዲመጡ ያገኛሉ።
okay፣ እሺ፣ አላጣም ልምጣ። ስለዚህ አዎ ከልምጣ ነው ቀድሞ የምመጣው።
ስለተመዘገቡ ከቻሉ ከአስራ አንድ ሰዓት በፊት ለመድረስ ይሞክሩ።
ካልደረስኩት ነው አድራሻ ያልቃል ወይ ላለመነሳት ነው
አ፣ እ፣ ይደውሉልን ይደውሉልን።
ልደውል አካባቢ።
ማን ልበል ያንቺን ስም ይቅርታ በጣም ይደውሉ የተለያየ ችግር ሰው ነው የለውም።
የሚያ- ዘጠና አንድ አስራ አምስት ወይ በሰባ አምስት ቤቱ ቁጥር ይደውሉልን።
ይኸውልሽ ከሩቅ እሺ።
ቦታ ስለሚመጣ ማለት ነው እዛ ድረስ ከደረስኩ በኋላ ካለቀ በኋላ ተመልሼ እንዳልመለስ ነው የምጠይቅሽ ችግር የለውም ችግር የለውም። አይመለስም።
ኦንላይን መማር ያለበት ቁጥር የለውም በደንብ ሰዓት ያገኛሉ።
እሺ አዎ፣ እሺ ነው።